ጠናችን ቴስት ጥሪ ማዕከል ያው ሰላም ነው አባ።
ሰላም፣ እንዴት ነው?
እንዴት ነህ?
አለን ይመስገን።
እ በረራ ፈልጌ ነበር እሺ፣ ለመቼ ነው? ከየት ወዴት ነው?
እ
ለመቼ ነው? ከየት ወደ እ ስለ የቪዛ ጉዳይ ማስ የሚያስጨርሱትን ፈልጌ ነበር።
የቪዛ እ ቪዛ የሚያስጨርስ ወደ- ወዴት ነው?
ወደ Europe
እኮ Europe የት?
እ Europe ጀርመን ጀርመን አ
እ የትኬቱ ዋጋ ነው ማወቅ የፈለጉት ወይስ ስለ ቪዛው process?
ስለ ቪዛ process ነው።
okay እሺ እ ያው የሚያስፈልጉት መረጃ ነው እንትን የምንለው አ form ያስፈልጉ እ የሚሞላ form አለ visa application form አ እሱን መሙላት አለቦት አ እ እና ኮፒ ማ- ማቅረብ አለቦት እና ፓስፖርት አ ከ expire ያላረገ ስድስት ወር ውስጥ expire የማያደርግ ፓስፖርት አ ስድስት ፎቶግራፍ
ስድስት normal የፓስፖርት normal ፓስፖርት አራት አ ፎቶ አ እ እሱን ስድስት ፎቶ ያስፈልጎታል አ
እና እ የጋብቻ ሰርተፍኬት የልደት ሰርተፍኬት
አ እነዚህ ካሉት እሱን እ ማቅረብ ይኖርቦታል።
አ እና የሚሄዱበት እ ሆቴል ከሆነ ወይ ቤተሰብ ከሆነ እም የዛ ሆቴል ከሆነ የሆቴል ምዝገባ፣ ቤተሰብ የሚልክሎት ወይ ጓደኛ የሚልክሎት ከሆነ አ የእሱ እ ማረጋገጫ ያስፈልጋል አ እና እ ትራቭል ኢንሹራንስ ያስፈልጋል።